hello ሰላም ጤና ይስጥልኝ ችብችብ።
አዎ ሰላም ነው። ተ ቅድም እንትን ብዬ ነበር እና የደወልኩልሽ ነኝ ቅድም።
እሺ
ያ አሁን ገብቼ ሳየው ሽልማቱ ማለት ቦርሳ ነገር ነው የደረሰው ማለት የደረሰኝ።
እሺ
ሽልማቱ እንዴት ነው ታዲያ የሚሆነው?
እ ይደወልልሃል ይደወልልሃል፣ ጠብቅ ከደረሰ
እና ደግሞ በሳፋሪኮም register የተደረገ እንዴት ነው የሚያሸንፉት?
እ
በሳፋሪኮም register የተደረጉ አሉ አይደለ?
አዎ በዜሮ ሰባት ማለት ነው።
አዎ እንዴት ነው እሺ።
እነሱ የሚሆኑት?
እነሱም ይደውሉላቸዋል። አሁን እኛ እ እሱኛውን እኛ ስለማንሰራ ነው፣
እ ሌሎቹ ስለሆኑ እ ይደውሉላቸዋል። ይጠብቁ።
እሺ እንጠብቃለን። ግን ያ ቦርሳው ግን ቦርሳ ነው ማለት ነው ወይስ ብር ነው የደረሰኝ?
wallet ነው አይደል የደረሱት ዋ- ትልቅዬ ቦርሳ ነው የደረሰኝ።
እኮ በቃ እሱ ነው የሚሆነው።
በቃ እሺ፣ እሺ እናመሰግናለን።
እሺ መልካም ቀን።
እሺ አሜን።